ሰላም ጤና ይስጥልኝ ችትችት ጤና ይስጥልኝ።
አብሮ ይስጥልኝ።
ትናንት order ነበረኝና እሺ አልመጣልንም ዛሬ።
እስኪ ስልክዎትን ይነግሩኛል? check ላድርግልዎት?
እሺ ዘጠኝ አስራ አንድ እሺ ሀምሳ እሺ ዜሮ አራት እሺ ዘጠና አምስት
እ ማታ ላይ ነበረ ያለቀው group ኡ።
አዎ ማታ ላይ ጨርሰናል። እ ሌላም ጊዜ እንደዛ ነው የምናደርገው፣ ግን ጠዋት ይደርስልን ነበር ስድስት ሰዓት ላይ።
አዎ አዎ፣ ይሄኛው እንኳን እንደ ዛሬ አይደርስልዎትም፣ ነገ ነው የሚመጣው።
ኧረ ተይ።
አዎ
okay ምን እ ለምን ዘገየ?
አዎ፣ ማታ ላይ complete ስላለ እ ከዛ እ በፊት ብዙ customer ስላለ ነው። ለዛ ነው እ okay ነገ ይመጣልዎታል። እሺ እሺ፣ መልካም እሺ።
እሺ